ነሽ? ሜሮን ነው የምንረዳት።
ጤና ይስጥልኝ።
ጤና ይስጥልኝ።
ሜሮን ነሽ?
አዎ።
ቅድም አምቡላንስ የወሰድኩት ልጅ ነኝ።
እሺ፣ አምቡላንስ ከየት ወደ የት?
ከ ከለቡ መብራት ኃይል ወደ ሲልክ ሮድ ሆስፒታል ወደ መ- ሳር ቤት።
እሺ፣ አማኑኤል ላይ?
አዎ አዎ። አማኑ እሺ።
እና አገኘሽው እንዴ? ያናገርሽው አለቃሽን?
አዎ፣ ቆይ ሌላም ሌላም ሰው ማናገረው አለኝ። እደውልልሃለሁ፣ አልረሳሁትም። ለዛ ነው።
በቃ እሺ። እሱን ደግሞ ስልኬ ስል- ስልኬን ግን የኔን ትይዣለሽ። ይሄ ሌላ ሰው ነው።
እሺ፣ አንተ አንተ የምትገኝበትን ስልክ ስጠኝ።
እሺ ዜሮ ዘጠኝ ዜሮ አንድ ዜሮ ዘጠኝ ዜሮ አንድ ዘጠና ዘጠና አርባ ሰባት ስልሳ ዘጠኝ አርባ ሰባት እ ስልሳ ዘጠኝ አርባ ሰባት ስልሳ ዘጠኝ አዎ ለሌላ ጊዜም customer ከዚህ የእኛን customer ኦች እንትን ስለምንል አብረን እንሰራለን እሺ እንትን ብለን እነዛ ነው። እሺ እሺ መልሼ እደውልልሃለሁ አንዴ እሺ እሺ እሺ